አቤት።
Hello ጤና ይስጥልኝ።
ደህና ነሽ?
ሰላም። ስኬ ቴክኖሎጂ ነበር። ምን ልርዳ?
እ እንትን በአንድ በቀደም አስገብቼ ነው ደርሰን ተውን ብዬ
እሺ፣ የማሽን ቁጥር ትነግረኛለህ?
ፒኤልኤ
ፒኤልኤ
ዜሮ ዜሮ ዜሮ እሺ፣ ዜሮ
አራት ስድስት ስድስት
አራት ስድስት ስድስት
ዜሮ
ዜሮ እሺ። ባለፈው አልነገረችም ልጅቷ
ባለፈው አልደረሰም ብላኝ ነበረ።
እ
አሁን እንትኑን ሰመሪ ምናምን አውጥተን ግብርን ለመስጠት ስለተቸገረ እሺ
ደርሶ እንደሆነ እኮ ብዬ ነው።
እኮ በምን ነበር የገባው? በሚሞሪ ነበረ ያንተ
memory አይመስለኝም። memory አይደለም እ ፕሪንተር መሰለኝ።
እሺ። ያው ሲያልቅ እኮ እነሱ ይደውሉልሃል።
እ ቆየብኝ ብዬ ነው። በፊትም ሁለት ሶስቴ ነው ተመላልሶ እንትን ይለው።
እህ አሁን ለስራ በጣም ስለተቸገርኩ ነው። ያኔም ተሰርቶ አውጥተን ነበረ።
እ ተመልሶ አንድ ቀን በኋላ ተመልሶ ገባና እሺ ቅድሚያ ሰጥተው እንዲታይ ነበር ያልኩት።
እ
ቅድሚያ ተሰጥቶት እንዲታይ ነበር። ባለፈውም ሁለት ሶስቴ ነው የተሰራውና አሃ መዝግቦታል መሰለኝ። በደንብ check አሰርጋለሁ ምናምን ብሎ እዛ ቴክኒክ
ጠይቅላለሁ። በፕሪንተር ነው የገባው?
አዎ እሺ ሶስት ዜሮ አራት ስልሳ ስድስት ማለት ነው።
አራት ስልሳ ስድስት ዜሮ መጨረሻ ነው።
እሺ